ማሪ ባባ
hello
ጤና ይስጥልን።
አብሮ ይስጥልኝ። ሰላም ነው እግዚአብሔር ይመስገን።
አለን አለን። የሆነ D4D አርባ አራት ሺህ ቤት ተሸጠዋል።
ዲፎርዲ እ ለጥፋችሁ ነበር።
ሁለት ሺህ ስንት Dolphin Dolphin አርባ አራት ሺህ ቤት ታርጋ
ዶልፊን አርባ አራት ሺህ ብር
አርባ አራት ሺህ ቤት አዎ፣ ተሽጠዋል ወይስ አላችሁ? ሌላ አለ
ሌሎት አንዴ ጠብቁኝ አባት
እ?
መስመር ላይ ጠብቁኝ እንዴ
እሺ ልጠብቅሽ።
አርባ አራት ሺህ ቤት ነው አይደል ዶልፊን ያሉ አ ሁለት ሺህ ስድስት ሞዴል ነው።
ሁለት ሺህ ስድስት አለን
okay ስንት ነው ሁለት ነጥብ የሚባለው?
አምስት ሁለት ነጥብ አምስት
okay እስከ አንድ ሺህ ይመቻቻል ነው ያላችሁት? ባንክ
እም?
ባንክ እስከ አንድ- እስከ አንድ ሺህ ይመቻቻል ነው ያላችሁት?
አ አ፣ ከባንክ አዎ
okay በአካል ማየት እንችላለን?
ይችላሉ ማየት ይችላሉ